hello ሰላም ጤና ይስጥልን ቤት ቤት እንትን ነበር አሁን ደውዬ ነበርና እሺ ትኬት ነው አይደል አዎ ትኬት ነው አስራ ሁለት voucher code ንገረኝ አስራ ሁለት ሰማንያ ሁለት እሺ ሀያ ዜሮ ዘጠኝ
ይሄ አሁን ቦነስ ሰጥተዋል እሺ ሀምሳ
ስንት ስንት ብር ሰጥቶኛል ሀምሳ ብር እና ከ account ኡ ይገባል አዎ አሁን ገብቶልሃል እሺ ማለት ነው ስለደወልክ እናመሰግናለን መልካም ምሽት እሺ